hello ጤና ይስጥልኝ አቤት አቤት
ሰላም ነው ያለው ቢሮ አግኝቶ ነበር።
ዛሬ ነው
አዎ በደወልክበት ቁጥር
አዎ
ስንት ብር ነው?
አስር ሺህ ብር እሺ አንዴ መስመር ላይ ጠብቀኝ check ላድርግልክ። ሁለት ሺህ ሁለት ሺህ ምናምን ነው አይደል አባ?
እ ሁለት ሺህ ሁለት ሺህ አለ አይደል?
አላ አንድ ላይ ሲደመር ነው አንድ ሺህ አስር ሺህ
አዎ
እሺ አሁን ገብቶልሃል። እሺ ሁሉም check ማድረግ ትችላለህ ወንድሜ።
እሺ እሺ እሺ እሺ መልካም ቀን። ስለደወልክ እናመሰግናለን።